السلام عليكم ورحمة الله وبركاته ውድ ደንበኞቼ እንደምናላችሁልኝ። ረከቦትን በተመለከተ በያላችሁበት ሳዑዲ ውስጥ ሁሉም ከተማ አላችሁበት ብቻ ሆናችሁ order አድርጉ። እኔ በያላችሁበት በነ- በነፃ ትራንስፖርት በያላችሁበት አደርሳለሁ። በወርቃማም በብራማም አለ። ሁለት color ነው ያው የሚመጣው። ረከቦቶቹ ግን እጅግ በጣም የሚያማምር ዲዛይኖች ነው ያሉን። እዘዙ إن شاء الله አይለፏችሁ። በጣም ያማምራሉ። የአሁኖቹ በተለይ ማሻላ ናቸው። በጣም ተወዳጅ ረከቦት ናቸው። እዚህ ላይ የማሳያቸው ሁለቱም ሞዴሎች በጣም ነው የሚሄዱት። ይሄኛው ዲዛይንም በጣም ሲወሰድ የነበረ ነው። እዘዙን ኢንሻአላ በያላችሁበት ሳውዲ ውስጥ በአሪፍ ዋጋ ነፃ ትራንስፖርት በያላችሁበት እናደርሳለን። ቁጥር ከ profile ስር አለ። ሰላም አለይኩም